ሀይል ምግብ ቤት የለም የምለው
ሰላም ነው።
ቤት
information ለመጠየቅ ነበረ። አጭር ኮርስ ትሰጣላችሁ አይደል?
አይ እኛ ጋር አንሰጥምማ። ሀኔል እዚህ ፈላጊ ነው ላይ- የሚባለው እ?
ሀኔል ፈላጊ ነው የሚለው ድርጅቱ ነው፣
የተለያዩ አ- እ?
የተለያዩ የጠፉብሽን እቃዎች ለምን እንፈልጋለን እንጂ እንደሱ አይነት አገልግሎት አንሰጥም።
ደውዪ ብለውኝ ነበር። ከኤርላይንስ ነው የሰጡኝ።
እህ እህ።
ከኤርላይንስ ነው የሰጡኝ።
አይ ተሳስቶ ይሆናል እንጂ
እ?
የጠፉ እቃዎችን ፓስፖርት፣ document ምናምን ሲጠፋብሽ ነው እኛ የምንፈልገው።
እሺ፣ እሺ፣ መልካም ቀን።
እሺ እባክሽ።